ሄሎ ሄሎ አቤት ሰላም ከችፕችፕ ነበር ምደውሎት።
አቤት ምን ልታዘዝ?
ይቅርታ እስኪ ችፕችፕ ላይ ያለውትን አስተያየት ለመጠየቅ ነበረ።
እሺ እ፣ እስካሁን በደረሰውት product ምን ያህል ደስ- ደስተኛ ኖት? ወይስ አካዳሚ አለ?
እስካሁን ያለው ሁኔታ አሪፍ ነው። ጥሩ ም።
በዚህ ከቀጠላችሁበት ማለት ነው።
okay quality ው ምናምን እቃችሁ አሪፍ ነው።
አሪፍ ተካከል አዎ፣ የሚል ግን ቢያ- ቢስተካከል የምንለው ቶሎ ቢደርስ በተላክ አዎ፣ delivery delivery ው time ይዘገ- ይዘገያል።
ይዘገያል። delivery ው እያል እህ፣ እህ።
እሱ ቢስተካከል አሪፍ ነው። ሌላው አሪፍ ነው፣ ቆንጆ ነው።
okay፣ ስለዚህ ቆንጆ ነው ነው የሚሉን አዎ፣ እኔ ተመችቶኛል። ጥሩ ነው።
delivery ው።
በተለይ የእቃ- የእቃው ጥራት ማለት ነው። እሱ ተመችቶኛል።
delivery ውን እናስተካክላለን። እ፣ እናመሰግናለን። መልካም ቀን እሺ።
ይሁንልዎት።
እሺ፣ አመሰግናለሁ። እሺ